ሄሎ ጤና ይስጥልኝ ምሽት ቤት
በእናት አካውንት ላይ ብር ላይ ቼንጅ ሊያደርግ ፈልጌ ነው። ከዛስ ያው ፔመንት አለች። ምን ምን አልከኝ?
ከቤ በስ ቢት ውስጥ ላይ ገንዘቤ በእናት ሁለት መቶ አንድ ሶስት መቶ ሁለት መቶ እንደገና እስካሁን አልመለሱም ነው። ውስጥ ላይ የለም። የት ሄደስ?
ዊድሮ ነው ያደረግከው?
አዎ ሶማለኛ የለም።
ሶማሌ ቴሌግራም ላይ አውራን
እስኪ እንደውም ብር ለመለስ ፈለ እናት ብሬ በእናት ሄደች
እኮ ምንድን ነው ዊዝድሮ ነው ያደረግከው?
አሁን አሁን አምስት መቶ ላይ አምስት መቶ ስልሳ ነበረኝ ሶስት መቶ አሁን አሁን በፊት ላይ ሁለት መቶ ሊቸንስ ወደ ቴሌብር ላደርግ ፈልጌ ነው ያው ወሰደች። አሁን ሁለት መቶ ይኸውልህ ሁለት መቶ ወደ ቴሌብር አይደረግም። እሺ ከሶስት መቶ ብር በታች ከሶስት መቶ ብር በታች ይኸው አሁን ሶስት መቶ ነው ውስጥ አለው።
እሺ ንገረኝ፣ የቤስት ቤት ቁጥርን ቼክ ላድርግልህ።
በዚህ ይሄን ቁጥር ይሄን ቁጥር አሁን
ሁለት መቶ ነው ሁለት መቶ
አንድ አንድ ቦታ ሁለት መቶ እንደገና አንድ መቶ ሁለት መቶ እንደገና ሶስት መቶ ያው እንደዛ ከሶስት መቶ ብር በታች ከሆነ በ voucher ነው withdraw እያደረክ ያለው።
ያው ሶስት መቶ ሶስት መቶ ሁለት መቶ ሁለት መቶ እሺ ጠብቀኝ፣ እሺ ልልክ።
እሺ ወንድም ዛሬ ነው አይደለ?
አሁን አሁን ሁለት ቦታ ነው። አንዱ ሁለት መቶ ነው፣ አንዱ ሶስት መቶ ነው። ማሸንበቆ በይ ይወጣል። አዎ ትለይ ብርቆን እኮ ያውልክ ሁለት መቶ ሁለት መቶ ሁለት ጊዜ እሺ። እና ሶስት መቶ ሶስት መቶማ ፌልድ ሆነብክ እኮ ስትመከረው ድጋሚ በቻፓ እሺ መጀመሪያ ሁለት ሁለት መቶ ብር በቮቸር አዘክ ስለነበረ ሶስት መቶ ብር ስታዝ በቻፓ ፌልድ ሆነ።
እሺ ሁለት መቶ ብሩን አራት መቶ ብር አንድ ላይ ዊዝድሮ ያደረግከው በቮቸር ነው። ብሩ እሺ፣ የምትቀበለው ደግሞ የ Best Bet ሱቅ ሄደክ ነው።
እሺ እንዴት ሊያደርገው አራት መቶ እኮ ይኸውልህ የ Best Bet ሱቅ አቅራቢያህ ካለ እዛ መቀበል ትችላለህ ብሩን
ወደዛ አስቀይረዋ በእናትህ እኮ ይኸውልህ የለም የ Best Bet ሱቅ
እ የ Best Bet ሱቅ የለም
የለኝም እንዴት ነው ወደ እናንተ ሰፈር የ Best Bet ሱቅ የለም የለም የለም እኔ ተማሪ ነኝ በእናትህ ከሌለ ይኸውልህ ወደ Best Bet account ክ መመለስ ትችላለህ የት
አንተ አንተ አንተ ነው የምመልሰው እንዴት እንዴት እመልሳለሁ? እሺ ንገረኝ። እና አራት ነው ይኸውልህ ቴሌግራም ትጠቀማለህ።
አ
ቁጥር ሰጥህና እዛ ላይ እንዴት ነው የምመልሰው ወደ Best Bet account ኤ ትለናለህ። እዛ ላይ እሺ።
step ኡን እንልክልሃለን።
የም እሺ አ- ይሄ ዜሮ ቁጥር ዘጠኝ ዜሮ ሶስት
ቆይ እስኪ አንዴ አንዴ ዜሮ ዘጠኝ ዜሮ ሶስት
አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ በ voucher ብሩ withdraw አድርጌ ነበረ። እንዴት ነው ወደ Best Bet account ኤ መመለስ የምችለው ብለህ ላክልን ቴሌግራም ላይ እን- እንልክልሃለን step ኡን። እሺ በፎቶ እሺ እሺ ወንድሜ አመሰግናለሁ።
አመሰግናለን።